ቤዛዊት ነኝ ባኮም
ስክሪንሽ አድርገን ልከልላቸው ነበረ። እስካሁን ድረስ ግን መልእክት ምንም አላኩም። ስልካቸውን ደግሞ ስኖ ዝግ ነው።
የሚጠቀሙ ደንበኛችን
ሄሎ፣ ቴሌግራም
በቴሌግራም በቴሌግራም ነው የምንጠቀመው። ቴክስት እያደረግን
ቴሌግራም ነው የሚልኩልን።
ቴሌግራም አዎ፣ እኮ በቴሌግራም ላክንላችሁ እኮ
ስሙት ማን ነው የሚለው የት ስላልደረሰን ነው ለኛ።
ኦኬ ቃላብ ተሾመ ደሳለኝ።
እሺ ዘጠና ሁለት ሀምሳ አምስት በሚል ስ-
ዘጠና ሁለት ሀምሳ በሚል እንደውል
ለም- ዘግቶት የላኩ
የለ- የሆነ በአስራ አንድ ቤት በአስራ አንድ ቤት ዜሮ ዘጠኝ አስራ አንድ ሰማንያ ሰባት አይ እ
እ፣ ለእኛ ይላክ ጥር ነው ምሎት አዎ ለ- ለእናንተ የላክነው አ፣ ዜሮ ዘጠኝ ሰማንያ አስራ ዘጠኝ ሰማንያ አምስት ሀያ አራት
ስልክ ቁጥር ነው ምሎት ደንብ አዎ ስልክ ቁጥር ቁጥር ስልክ ወደ እኔ ቁጥር ላክ።
ዜሮ አዎ ዜሮ አይደለ?
ዘጠኝ ሰማ- ዜሮ ዘጠኝ ሰማንያ አስራ ዘጠኝ እሺ ሰማ- ሰማንያ አምስት ሀያ አራት
እሱ የእርሶ ስልክ ቁጥር አዎ ሌላ እኔ- ሌላ እ?
ቴሌግራም ላኩበት ያልኩ አለ
ቴ- ቴሌግራም ይላክበት ዜሮ ዘጠኝ አስራ አንድ አስራ አንድ ሰማንያ ሰባት ስልሳ ሶስት አርባ ስምንት እሱም ያው ቃላብ ተሾመ እንትን ነው።
የጠበበኝ እሺ